ሰላም ነው።
እግዚአብሔር ይመስገን።
እንትን ማስተር እንትን ላይ አይቼ ነው በዩቲዩብ ላይ ዩቲዩብ ላይ ስራ ምናምን ነበረ ከመቶ በላይ ስራ መቶ ሰዎችን እንቀጥራለን የሚል ቪዲዮ ለቀናል ዩቲዩብ ላይ
እንዴት ማስለቀቅ እንትን መዘዋወቅ ነው።
አይ የሆነ የሆና ዩቲዩብ ላይ በሊንክ መመዝገብ ትችላለሽ። ሊንክ ስለለቀቅን ከቪዲዮ ስር ሊንክ አለ መመዝገብ ያለኝ በሊንኩ ተመዝገቢ።
ሳላለቀ ማለት ነው ቀኑ።
አዎ፣ ቪዲዮ ላይ ጨርሰሽ ከዛም በ link ኡ ስምሽን፣ የምትፈልጊውን ስራ፣ የሚጠይቅሽን ጥያቄዎች ሙ
okay፣ እሺ እሺ አመሰግናለሁ።